Hello? Hello? ቤት ቢታ ቤት ቢት አዎ
እሺ ትናንት አንድ ትኬት በላንና ብሩ እስካሁን አልገባም።
እ ከትናንትና ወደ አንድ ትኬት አሸንፈን ብ- ብሩ አልገባም እስካሁን።
እሺ የቤ- የት- እ፣ cashier ኮዱን ንገረኝ።
cashier code cashier code እ፣ ቆይ ቆይ እሺ። cashier code ID የሚለው ነው።
በወረቀት ነው የቆረጥከው?
አረ በሞባይል ኦንላይን አ ticket ID ውን ቴሌግራም ላይ ላክ።
ቴሌግራም ላይ አዎ
እሺ እሺ።
እሺ